Hello, Salam Dinesh.
Hello, Hello.
አቤት ሰላም ጤና ይስጥልን።
እግዚአብሔር ይመስገን። የሆነ እንትን ላይ ሽልማት ምናምን ከሚለው ላይ የሆነ አዳርጌ ነበርና
ምን አሉ ላይ እኔም ቤት
የሆነ ሽልማት ምናምን የሚለው ላይ አዳርጌ ነበር።
የምን ሽልማት ነው? ይቅርታ ግልጽ ያድርጉልን እስኪ።
የሆነ ዲምት ቲዩብ ላይ
እሺ፣ ምን ነበር ያደረጉት?
ሰው መቶ ሰው ምናምን add አደረጉ ምናምን አዎ፣ እሱ ከይቅርታ ጋር የእኛ ቻናል አይደለም፣ የእኛ group አይደለም። የተሳሳተ በእኛ ስም የተከፈተ ነው። ትክክለኛ page አይደለም።
አይደለም።
አዎ፣ እናመሰግናለን።